ዋሽንግተን የህክምና ማዕከል
ጤና ይስጥልኝ ሄሎ ሄሎ ከምኒልክ ነበር የምደውለው እሺ
brain MRI with contrast ስምንት ሺ ስድስት መቶ
ስምንት ሺህ ስድስት መቶ እ ትችላላችሁ ኧረ ጊዜ ይፈጃል ቆይ እንዴ ትችላላችሁ ዋሽንግተን ሊልኩ ነው አምቡላንስ እና ከቻላችሁ ማለት ነው ያው መድኃኒት እንድናስጀምራቸው ነው እኮ ላይ ሁለት ቀን አደሩ መድኃኒት ሳይጀምሩ እና አይደርስም ቆይ አላ- አስነስታችኋል እንዴ ኧረ ግድ የለሽም ከፍላችኋል ምን እኔ እንደዚህ ከሚያደርጉባችሁ አንድ ስምንማ ፈተናችኋል እንዴ እ፣ አሁን መሰራት እንችላል ሄሎ ሄሎ መሰራት እንችላለን አሁን እንችላሉ
ቆይ እሺ አንድ ነግሬያቸው ልደውልልሽ